ሄሎ ጤና ይስጥልን ኢንቨስትሜንት ረዴት ነኝ።
አብሮ ይስጥልን ሰላም
አለን። አይ ትኬት እስካን አያደርግምና እህ እህ የሆነ የቤቲንግ ትኬት ነበረና እሺ
እስካን ሲደረግ ብዙም አያሳይ ሰዓቱ አልቋል።
እሺ ካሸር ኮዱን ትነግረናለህ?
ግን ኮዱን ነው ካሸር ኮዱን ንገረን።
እም፣
ሄሎ
አቤት አቤት። ምን cashier code cashier code ማለት ከታች ነው የሚገኘው። እሺ
እሺ፣ ከ- ከታች የም- እሺ፣ አንድ አንድ መቶ
Hello
አቤት አንድ እሺ አንድ ዜሮ ዜሮ እሺ
ሰማንያ አምስት
እየሰማሁ ነው አባ።
እሺ ሰማንያ አምስት ሀ- ሀያ ሁለት ሰባት
ሀያ ሁለት ሰባት ሰባት አ
ይሄ አይደለም ከታች ነው የሚገኘው። ግን ይሄም አልመጣልኝ። እስኪ ቆይ ልሞክረው። አንድ
ይህም አልመጣም።
መጥቷል። አሁን
እም፣
ብሎስት ነው። እሺ
እንደዛ ነው።